ጤና ይስጥልኝ። ሁሉ ስፖርት ባኮ ምንድነው?
ጤና ይስጥልኝ።
አብሮ ይስጥልኝ።
withdrawal በቴሌብር አዝዤ ነበረ። ብዙ ጊዜ ሆነኝ፣ ሳምንት ምናምን ሆነ። እስካሁን አልገባልኝም።
ቴሌግራም ላይ ልከው ነበር።
አዎ በጣም ተደጋጋሚ ልክ ያለው ማን ልበል ስሞትን?
ይርጋ ኢቫ ነው የቴሌግራም ስሙ።
ይርጋ ይባ አዎ ወይም ስልክ ልንገርሽ
እስቲ ስልክ ይንገሩኝ።
ዘጠና ስድስት
እም ዘጠና ስምንት እ ስልሳ አምስት አስራ ስድስት
ይርጋ ኢቫ አዎ አዎ
ሁለት ሺህ ዘጠኝ መቶ ምናምን ብር ነው።
አዎ አዎ ትናንትና ነው የላኩት? አይ ኧረ አይደለም ቆይቷል።
ቆይቷል።
አዎ ቆይቷል።
እሺ፣ እሺ ይስተካከሉታል። አንዴ ይጠብቁ።
እሱ አሁን ልጠብቅ ወይስ?
አዎ ስ- ቴሌግራም ላይ እንልክሎታለን።
እሺ እጠብቃለሁ። በጣም በተደጋጋሚ ስለደወልኩ ብዬ ነው ይቅርታ።
እሺ፣ እሺ።
እሺ